ምንድን ነው?
ጤና ይስጥልን። ወደ አካውንቴ ብር transfer ማድረጌ ነበር።
እሺ
እስካሁን አካውንቴ የመቼ ነው?
እ?
የመቼ ነው?
ዛሬ አሁን ቅርብ ሰዓት።
በዚህ ስልክ ቁጥር ነው?
አዎ እሺ ስንት ብር ነው?
ሁለት ሺህ እሺ አንዴ መስመር ላይ ጠብቁኝ።
ማለት
ሄሎ
ወይ እሺ ፕሮሰስ ላይ ነው ይገባሉታል። ትንሽ ይጠብቁኝ።
ማለት